ስለ ማሊባባ
ናት ሰላም ነሽ?
እግዚአብሔር ይመስገን አባት።
የሆነች ሰማያዊ ሪኖ አይቼ ነበር። አሁንም ማስታወቂያችሁ ላይ ሪኖ ካንጎ
እ?
ሪኖ ካንጎ እና አዎ
አንድ ሚሊዮን ብር
እ ማለት cash ነው
በባንክ ይመቻችሎታል። ሶስት መቶ ሺህ ብር
ሰባት መቶ ከፍዬ መውሰድ እችላለሁ?
አዎ የት ነው ማየት የሚቻለው?
መስቀል ፍላወር branchአችን እኮ ምኑ ጋር?
መስቀል ፍላወር ያውቁታል።
አዎ
መስቀል ፍላወር ናዝራ ሆቴል ጋር ሲደርሱ ማለት ነው። ትንሽ ወደ ላይ ሲሄዱ U-turn አለ።
በስተቀኝ ወደ ቤተክርስቲያኑ የሚያስገባው?
በስተቀኝ በኩል ሲገቡ አፍሮሊንክ ሞተር የሚል አለ አይደለ?
አዎ በአፍሮሊንክ ሞተር ትክክል ይገባሉ። ማሊባባዎች እዛ ጋር እንገኛለን።
እሺ እሺ እመጣለሁ እናት
እሺ ሲመጡ ይደውሉልን። ኮ- ካልወጣ እደው- እደውልላችኋለሁ። እሺ እስከ ምሳ ሰዓት ነው የምትሰሩት?
አይ ሙሉ ቀን ነው የምንሰራው። ከ- እሺ።
ከወጣ ከወጣ እንደ እንትን እንዳይለፉ ደውሉልን።
እሺ እመጣለሁ እመጣለሁ። እሺ እሺ